አጀሁት የዘመኔን መንገድ የእድሜን እኩሌታ አንቺን በመጠበቅ ስንቱን አሳለፍኩት ካስቀመጥሽኝ ቦታ አሄሄ ወይ ጉድ ወይ ጉድ አሄሄ አሄሄ እንደማበድ አሉኝ ባንቺ አረጉድ ወይ መውደድ አትመጪም ወይ ልቤ አይረጋም ወይ ፀሐይዋ ወጥታ ሌቷ አይነጋም ወይ አንገናኝም